Hello hello hello
ሁሉ ስፖርት ነው የምንረዳው።
አዎ ምንድን ነው application ኡ የቴሌብር ምናምን መሳሪት እንዲ አለ ቴሌብር የሚለውን የለም ጠፍቷል።
deposit ነው withdraw ነው ማድረግ የፈለጉት?
withdraw ወደ ሁል ስፖርት ላድርግ ከቴሌብር ያለ ቴሌብር የሚለው የለውም በሁል ስፖርት
ከሁሉ sport account ኦት withdraw ለማድረግ ነው የፈለጉት
አድላ አለ ከቴሌብር ወደ ሁል ስፖርት ብር ለማስገባት
እ ብር ለማስገባት ማለት ነው።
አዎ ወደ ሁል ስፖርት አዎ።
እሺ እ technical ችግር ስላጋጠመ ነው ደንበኛችን በምሰጠው ስልክ ቁጥር ብሩን deposit ካደረጉ በኋላ ከሁሉ sport account ሙሉ ስሞትና ስልክ ቁጥሮት ጋር አንድ ላይ አድርገው በቴሌግራም ይልኩልናል።
እሺ እሺ ዜሮ ዘጠኝ ሰላሳ ሁለት
ዜሮ ዘጠኝ ሰላሳ ሁለት እ ሰላሳ አምስት
እ አስራ ዘጠኝ
እሺ ስልሳ ስድስት ፍትህ አምላክ ማርዬ
እሺ እሺ ፍትህ አምላክ ማርዬ
እሺ ስልክ ደግሞ የቴሌግራም ልንገሮት
እሺ ዜሮ ዘጠኝ ሰባ ስምንት ዜሮ ዘጠኝ ሰባ ስምንት አስራ ስድስት እሺ ሰላሳ ዜሮ ስድስት
እሺ እሺ እሺ መልካም ቀን ቴንኪው እሺ